hello ጤና ይስጥልኝ ቃል ኪዳን ከቤስት ቤት ምን ልርዳዎ
አይ ስጫወት ብሩ ወደ voucher ቁንጥ account ገብቶብኝ እሺ
አልመለስ አለ።
እሺ account history ውስጥ ይገቡና
እ history ከሚለው አጠገብ voucher history የሚል አለ እሺ
ከዛ ቀኑን ያስገባሉ። የዛሬ ከሆነ የዛሬን ቀን ያስገባሉ። የትናንት ከሆነ የትናንትናን ቀን ያስገባሉ።
ቀብሩ እንትን በገባበት ጊዜ
አዎ ወደ voucher ያደረጉትን ያዘዙበትን ማለት ነው።
እሺ እሺ ከዛ enter የሚለውን ሲነኩት ይመጣልዎታል። pending ብሎ የብሩን ኦሆ።
መጠንና voucher code የሚል voucher code ኡ አንድ ፊደል እና አምስት ቁጥር ነው።
እሺ እሱን ኮፒ አድርገው እ ወይ መልሰው deposit ያደርጉታል በ voucher ወይ እ ደግሞ በአቅራቢያው የቤስት ቤት ሱቅ ካለ ከዛ ሄደው መውሰድ ይችላሉ፣ በሱ ኮድ ማለት ነው።
እሺ እሺ እሺ መልካም ቀን።